ሄሎ ሄሎ አቤት ሰላም ከ ChipChip ነበር ምደውለው።
እሺ እ፣ ይቅርታ ቀን ላይ complain አቅርበው ነበረ ያልመጣ product አለኝ ብለው ዛሬ እ፣
እ፣ እኔ እኔ አላቀረብኩም ምናልባት ባለፈው cancel ያደረጉት ነበረ ግን ምን ነበረ እሱ?
ምን ነበረ መቶ አስራ አምስት ብር እነ መቶ አስራ አንድ ብር ከምናምን ሳንቲም ነው እና በሌላ order አደረግን እሱ cancel እንዲደረግ ብለው request አድርገው ነበር የኛን group ማለት ነው Okay። ስለዚህ የቀረ order የለዎትም?
እሱ ሊሆን ይችላል ከዚህ በፊት የነበረው ግን cancel ይሆናል ተብሎ አላውቅም cancel ይሆን አይሆን ማየት ትችያለሽ ነጭ በዚህ ሽንኩርት መጥቶሎታል። እዚህ ጋር አንድ ኪሎ ሽንኩርት ነጭ ወስጃለሁ የራሴ አንድ ኪሎ
መጥቶሎታል።
የኔ የኔ specific የኔ አዎ ምናልባት member ውስጥ ያሉት ግን አላውቅም okay member ውስጥ ያለው እም።
ቃርቶናል። እሺ እሺ፣ እሺ check አድርጌ እደውልልዎታለሁ።
እሺ እሺ